ጤና ይስጥልን ማን ይባባል?
ማፍሮ ይስጥልን
ምን የሆነ ነበር?
ሰማ- ሰማንያ ስምንት ሺህ ታርጋ እንትና ሚኒባስ አይቼ
ምን
እ፣ አለ ወይስ የለም? ሌላ የሚደ- ካላችሁ ባንክ ያለበት ነገር ካላችሁ ምን ሳይት የለንም እ ፋይፍ የለ
አሁን ያለን አንድ ሁለት ሶስት እና ሁለት ሺህ ሰባት ነው እ፣ ሁለት ሺህ አራት ነው ያለን ስንትና ስንት ሁለት ሺህ አራት በለጠፈው ሁለት ነጥብ ስድስት ሁለት ነጥብ ስድስት
ሁለት ነጥብ አምስት አለ ሁለት ሺህ አራት በለጠፈው ሁለት ሺህ ሶስቱ ደግሞ አንድ ነጥብ ሶስት የሚባል አለን አንድ ነጥብ ሶስት የሚባል እሺ፣ በቴሌግራም ትልክልኛለሽ። የት ነው አድራሻችሁ? እስኪ ማሊ ሁለቱም ጋር ባባ ባንክ dot net የሚል ቴሌግራም page አለን እዛ ላይ post አድርገናል ማየት ይችላሉ
አይ፣ post
ማሊ ባባ dot net ቴሌግራም page ኣችን ላይ
አይ፣ ቴሌግራም ላይ በምን በምን ስልክ ነው የማገኛቸው?
እኮ ማሊ ባባ dot net ብለው ሲጽፉ ከላይ search ሲያደርጉት አዎ።
ይመጣል
ማን ባባ dot dot net
dot ነው። okay፣ እሺ፣ እሺ፣ አመሰግናለሁ።